Hello. አደርጋለሁ። hello ሄሎ ሰላም ጤና ይስጥልን ቤተሰቤ ጤና ይስጥልን ሰላም ነው?
አለን ምን ልርዳ?
አ፣ ከአንድ ሰዓት በፊት ይዛውት ያደረኩት ብር ነበረና እሺ በቻፓ አልገባልም።
አዎ አልገባልኝም ስንት ብር ነበር?
ዘጠኝ መቶ ብር ቤስት ቤት ቁጥሬ ነው።
አ?
ቤስት ቤት ቁጥሬ ነው።
አዎ አዎ እሺ check ላድርግልህ።
በቻ- በቻፓ ወደ account transfer ም እንዲሆን አድርጌው ነበረና okay እሺ ወይ አልገባም ወይ አልተመለሰልኝም። አየር ላይ ቀርቶብኝ ነው።
okay እሺ check ላድርግልህ።
ሰርግ
hello አ?
process ላይ ነው። እሺ ይገባላል። ትንሽ ጠብቀን
አሁን አስቸኳይ ፈልጌው ቻፓ ነበር።
ስለሆነ ወይ- እስከ ሁለት ሰዓት ምናምን ሊቆይ ይችላል።
አ፣ ወይ እንዲመለስ ነበር እንዲመለስልኝ ነበር ወይ ደግሞ እ።
እንዲገባልኝ ነበር።
ወደ account ይገባላል። መመለስ ስለማንችል ወደ account ነው የሚገባው።